ነው።
ጥራስልኝ ጥራስልኝ፣ እንዴት ዋላችሁ? አዎ አውቄያለሁ። እሺ ከዚህ በፊት ደውልሽ ነበር?
አዎ ደውዬ ነበር ተቋርጦብኝ ነው።
እሺ እሺ። ስምሽን ማን ነው?
መስታወት ከተማ ማን? ይቅርታ መ- መስታወት ከተማ ታወት ከተማ። እሺ እ፣ ጉዳይሽን በአናገሽ ጨርሰሻል? ወይስ ሳታናግሪ ነው የጨረሰው?
አይ አላናገርኩም፣ ተቋረጠብኝ። እንደገና ካርድ ሞልቼ ነው።
እ፣ እሺ ቆይ ከዚህ በፊት ያናገርሽ ሰው እንዲያገናኝሽ አድርጋለሁ። ትንሽ መስልሽ እንደውልልሻለሁ መሰለኝ።
እሺ እሺ ሄሎ ሄሎ